ጤና ይስጥልኝ አልፌ ማለት የባንክ ወለድ ዳዊት
አቤት ጥላሁን እንደት ናችሁ?
እግዚአብሔር ይመስገን።
በእናትህ እስካሁን እናንተ ነው የምቆየውና እኔ ብር እንዴት ነው የለም ወይ አለ?
በዚህ ቁጥር ነበር ያስመዘገቡት ደንበኛችን?
አዎ በዚህ ቁጥር ነው።
እሺ እያየሁልዎት ነው ያለሁት። ስሞትን ይንገሩኝ።
እሺ check check አድርገው በእናትህ። ከሌለ የለም በል፣ ካለ ንገረኝ።
እሺ ስሞትን ይንገሩኝ ያስመዘገቡበትን።
ሁሴን ጅማሌ ሁሴን
እሺ ደንበኛችን እያየሁልዎት ነው ያለሁት። እዚህ ጋር የሚያሳየኝ ጉዳዩ ውስጥ ለባለሙያዎቹ እንደተላለፈ ነው። ከእነሱ ግን ምንም የሰጡ ምላሽ የለም ገና።
እም፣ ስለዚህ ድጋሚ እናመልክሎ- እናመልክትልዎትና አሁንም የሚሰጡን ምላሽ ደውለን እናሳውቅዎት።
እሺ በእናትህ እስቲ ይኸው ከለ- ከ- ካለ ስጠኝ፣ ከሌለ የለም በይ።
እሺ transaction አይተን ያለውን ምላሽ እናሳውቅዎታለን።
እሺ እሺ ሁለት መቶ ነው።
እሺ እዚህ ጋር እንደሚያሳየኝም እንደዛ ነው። እሺ እሺ እሺ ደንበኛችን መልሰን ደውለን እናሳውቅዎታለን።
እሺ እሺ መልካም ምሽት ይሁንልዎት።